ሰላም ነው ሀብቱ?
እግዚአብሔር ይመስገን ሰላም ነው።
ነገ interview አላችሁ እሺ፣ ወደ vehicle manufacturing ስንት ሰዓት ነው?
ነገ ስምንት ሰዓት ላይ ስትመጣ original document ህን እና ኮፒውን ይዘህ እንድትገኝ።
ስም- ስምንት ሰዓት ነው።
አዎ ነገ ስምንት ሰዓት ነው። ስትመጣ original document ህን እና ኮፒውን አብረህ ይዘህ እንድትመጣ እሺ።
OK ትላንቱ ጋር ነው የተፈተንበት ጋር።
አዎ ወደ vehicle manufacturing እሺ እሺ
አዎ፣ ቀድመን እንግዲህ ሰባት ተኩል ምናምን ሲል ስትመጣ የነገርኩህን እንዳትረሳ እሺ።
እሺ ችግር የለውም እሺ።
በል እሺ።